ሰላም ጤና ይስጥልኝ።
ወደ ይስጥልን ሆሙር ቢድሪንግ ኤሌክትሪክ ሰርቪስ ነው።
እ እ ሆም- ሆሙር እሺ እ ከዊ ፕላስ ሶሉሽን ነው የምደውለው። ዊ ፕላስ ሶሉሽን
እሺ እ ዊ ፕላስ ሶሉሽን ፕሮቫይደር ላይ እ ተመዝግበው ነበር አፕሊኬሽን አገልግሎት ለመስጠት።
አ፣ እሺ አሁን እኛ ስላ ስራ ስለጀመርን እርስዎ ኦንላይን በመሆን እ ያለምንም ወጪ ከተጠቃሚዎች ጋር በመገናኘት ስራ መቀበል እንደሚችሉ እ ለማሳወቅ ነው።
እሺ እና በተጨማሪ ደግሞ ዊፕላስ ሶሉሽን user የሚል አለ። እሱን በማውረድ የእርሱን ድርጅት ማየት ይችላሉ። እንዲሁም አርባ አራት service ኦች ከሶስት መቶ ዘጠና በላይ game ኦች እና ትራንስፖርት ጨምሮ አገልግሎቶች አሉ። እነዚህ መጠቀም ይችላሉ።
እሺ እሺ አሸናፊ የሚያደርጉትን referral code ያገኛሉ በዛው።
እሺ እሺ።
እሺ ጥያቄ ያለው?
አይ ምንም የለም። በቃ አሪፍ ነው።
እሺ አመሰግናለሁ። መልካም ቀን።
ነው ለእሱ